Hello
ጤና ይስጥልኝ። እኔማ
አብሮ ይስጥልን። ይሰማል ይሰማል ይሰማል። አይሰማም አንቺ ጋር?
ይሰማኛል። ዶንኪቲዩብ ላይ ነው የደወሉልን ምን ልርዳዎት?
አቤት።
ዶንኪቲዩብ ላይ ነው የደወሉት።
አዎ አዎ። real estate መረጃ ለማግኘት ነው።
እህ። እሺ ወደ real estate ደውለውላቸው ነበር።
አይ አልደወልኩኝም።
Okay፣ ስለዚህ ስልክ ቁጥር ልስጦትና መረጃ ይሰጡታል። ልንገሮት እሺ የኔ እናት
ዜሮ ዘጠኝ ሰባ አምስት